hello
አቤት
ሰላም ጤና ይስጥልኝ
አብሮ ይስጥልኝ ሰላም ናችሁ?
አለን አለን ምን ልርዳዎት
ቴሌውን አምሳ ብር አሸንፌ ነበርና አምሳ መቼ ብር ነው ያሸነፉት
እ?
መቼ ነው ያሸነፉት
ቢያንስ አንድ ሰዓት አካባቢ እ?
አንድ ሰዓት አካባቢ ነው ያሸነፍኩት።
እ፣ ገና ነው ትንሽ ይጠብቁ በሀያ አራት ሰዓት ውስጥ አይደለም የሚለው እሺ ይጠብቁ ይገባል እሺ